hello ጤና ይስጥልኝ። hello
hello አቤት
ጤና ይስጥልን።
አብሮ ይስጥልን።
እንዴት ናችሁ?
እግዚአብሔር ይመስገን።
እንትን መመዝገብ ፈልጌ ነው።
ዩቲዩብ
አዎ
እሺ እ የኦንላይን ስልጠና ነው ያለ እንደ ሶስት ወር የሚቆይ በሳምንት ሶስት ቀን ነው የሚሰጠው ኮርሱ።
አ
በኦንላይን ነው ያለን እዛው ባሉበት ሆነው የሚማሩት ማለት ነው። እ እሺ።
email address አለዎት?
ኢሜል አዎ አዎ
ኢሜል የለውም።
እ ኢሜል ያስፈልጋል። email create ያድርጉና በኢሜል ስለሆነ link የሚላከው በዛ እሺ።
link ገብተው ነው የሚማሩት። email create ያድርጉና Google account ይደውሉልን።
እሺ እሺ። አመሰግናለሁ።
እሺ እናመሰግናለን።
እሺ።
እሺ